ጤና ይስጥልኝ ጉዳዩን እስኪ አስፈራለሁ በአቶ መለሰ።
እሺ ሰላም እንትን ነበረ ባለፈው ተመዝግበን ነበረ እና እሺ
እ አልጠራችሁንም ማለት የዛ ጊዜ የሆነ presentation ነበረ እሱን ሰምተን ቸኩለን ነበር የሄድነው እና ኦኬ።
ደውለን መግባችኋለን ምናምን ነገር ብላችሁ ነበረ ግን አልተደወለልንም ለሁለታችን
okay እታለም ነው ወይስ እ፣ ሁለት ሰዓት ተኩል ነበር የመጡት?
ሁለት ሰዓት ተኩል ላይ ነው
መተው orientation ኡን ተከታትለው ነበር?
አዎ ተከታትለን ነበረ። ግን ግን ያው ዞሮ አልተመለሰም።
ዞሮ ዞሮ ዞሮ እንትን ትንሽ ከሰማን በኋላ የሚመገቡበት ሰዓት ላይ አቸኩለን በላንና ችግር የለውም ደውለን ምን ነገር እንትን እንላችኋለን ብለን ID ያች- ID ያችንን ፎቶ ተነስቶ ምናምን ነገር ነው የወጣ ነው።
okay ID አንስተው ነበር ፎቶ?
ID ም እንትንም እኛንም ፎቶ አንስተው ነበር።
okay እሺ ቆይ እ፣ እንትን ስልክ- ስልክዎትን ልያዝና አጣርቼ እደውልልዎታለሁ።
እሺ እሺ